hello ጥልን ChipChip
ጤና ይስጥልኝ። ሰላም ነው እንዴ? አለን እንትን ምንድን ነው ሽንኩርት delivery አላችሁ መሰለኝ?
አዎ አለን።
አላችሁ?
አዎ okay okay። ስንት ነው አሁን ያለው?
አውርደዋል።
አሁን አላወራሁም።
አዎ መጀመሪያ ChipChip app ኡን ከ Play Store ያወርዱና አዎ።
ከዛ በኋላ ያው በ group ነው order የሚያደርጉት። individual ም ይችላሉ፣ ግን individual ዋጋ ጨምሩ።
individually ስንት ነው?
individual ዋጋው ሺ ምስላ ይጠብቁኝ። ምን አይተም ነው order ማድረግ የፈለጉት?
አንድ አስሎ
ሽንኩርት ነው።
ሽንኩርት፣ ሌላ ምን ምን አላችሁ? ሁሉም አለ።
ሁሉም አለ እዛው application ኡ ላይ check ማድረግ ይችላሉ።
እሺ፣ አኩ ላይ።
individual ሲሆን ስንት ነው?
የሁሉም ዋጋ አለ። እሺ የ እሺ አንዴ ጠብቁኝ። individual ሲሆን ሀምሳ አምስት ብር ነው። በ group ሲሆን አርባ ሶስት ብር።
እሺ እሺ
ኤርፎራ ከፈለጉ ደግሞ individual ሀምሳ ብር በ group ሲሆን ሰላሳ ዘጠኝ ብር። አሁን ኤርፎራ አውርደው ምንድን check ነው?
ማድረግ ይችላሉ።
ዲያስፖራ ሽንኩርት አለ እንዴ?
አዎ
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ቀን።